ሰላም እንዴት ነህ?
ሰላም አለን እግዚአብሔር ይመስገን። አለን እግዚአብሔር ይመስገን።
ከምን በኋላ ደውል ደውል ልሽ ይመጣል ምን ነበረ?
ባር ኢንተርኔሽን ፎያ ዘክ በሚል ባዛ ቃሪ ሲሉት ይባል እሺ ከምን በኋላ ደውል ደውል አይከም ታዲያ
ቀይ ቼክ ላድርግልህ መስመር ላይ ጠብቀኝ። ስንት ብር ማለት ነበር የገዛው?
እ?
ስንት ነው የገዛው?
ስለ የዛ ሀምሳ አስር ሺህ ብር ማማሳይ ነው እዚህ ያልኩት በቃ እሺ ቼክ ላድርግልህ።
hello አቤት እናት እ፣ ልጅቷን አናግሬልህ ነበር።
እሺ
እ፣ ይደወልልሃል በወረፋ ነው ብለሃለች።
እሺ ስለዚህ ላስታውስ ወይስ አዎ ልታውስ እንደዚህ እየደወልክ check አድርግ። እሺ